Hello hello
hello hello hello hello હવે હા તેના હેલો
હેલો
ሰላም ነው ጤና ይስጥልን
હવે ሄሎ አቤት ይሰማኛል ሰላም ነው አልሐምዱሊላህ አለሁ አወቀኝ ባለፈው ሳውራህ ነበረ ስለ ቤት እንዲሁ ለሰው ፈልጋለሁ ስትለኝ ከ Preston Homes እ?
ከ Pres- ከ Preston Homes በቀደም okay okay እሺ አ፣ ሰላም ነው አለ እንደምን ነህ አለን እግዚአብሔር ይመስገን እንዴት ነው?
አለሁ አለሁ እንዴት ነው connect አደረከው ውጭ ያለውን ሰው እ? እ?
ውጭ ያለውን ሰው communicate አደረከው አ፣ ልጁን አሁን communicate አድርጌዋለሁ እና መልስ አልሰጠኝም ስራ ሰዓት ስለሆነ መሰለኝ ያ ውጭ ስለሆነ ተወላጅ
አይ ያው- እ.
okay አይ ያው ዝም ስትል ምናልባት ሀሳብ ቀይሮ ነው አይ ወይ አይደለም ሳይሆን እ፣ መምጣት ምን- መምጣት ይመጣል ግን ምንድነው መሰለህ ሀሳቡን ነግረነዋል እዛም ሆኖ ያለውን ሀሳብ እንትን ብሎ እዚህ ባለው በሚወክለው እንዲጨርስ ስላልነበረ
በቃ ጥሩ ነው እሺ ያው ሀሳብ ለውጥ ሲኖርም ደውልልኝ እንዲሁ ደግሞ እሱ ሲመጣም ያው ቢሮም አንዳንድ ነገር assist እንዳደረገው ደውልልኝ ችግር የለውም ሲመጣ እንደውም አገናኛለሁ ችግር የለውም ያለውን ሀሳብ ስለፈለጉት እና ስለወደዱ የተሻለ ሆኖ ስላገኙት ያለውን ግን ራሱ መንገድ ነግረነዋል የእሱን መልስ እየጠቀመ
እሺ ጥሩ ነው እሺ እሺ ጥሩ አሪፍ ሀሳብ
ችግር የለውም ማለት ሲመጣ almost እንትንልሃለን communicate እናደርጋለን እሺ ችግር የለም እሺ መልካም ጊዜ አመሰግናለሁ እሺ እሺ መልካም ቀን